እሺ እሺ hello hello ሰላም ልዩነት ማወቅ ፈልጌ ነበር። ድራፍቱ በ- የቢራ እንትን ነው፣ ቅራሬ ነው። ጣዕም ሲሰማት በቢራና በድራፍት ያለው ልዩነት ለማወቅ ፈልጌ ነበር። እም፣ እም፣ እም። የ alcoholic መጠኑስ አንድ አይነት ነው? የቢራና የድራፍት? እም፣ አንድ አይነት ነው። okay፣ የሚለያየው ታዲያ በምንድን ነው? እም፣ እም፣ እም፣ እም። እህ፣ እህ። አሁን የጋዝ መጠን ነው የሚለያየው የሁለቱም? እህ፣ okay፣ እሺ፣ አመሰግናለሁ። የለኝም፣ አመሰግናለሁ። እሺ፣ አመሰግናለሁ። አንዱ ያለኛው እምቢ ብሎኝ እኮ ነው። እምቢ አለኝ።